Hello ጤና ይስጥልኝ።
Information ፈልጌ ነበር።
እሺ ምን አይነት information ልስጦት?
ወደ ዩኬ ቪዛ apply ላደርግ ፈልጌ full funded አለ invitation paper ማለት ነው እሺ እና እና ኤምባሲ require የሚጠይቁትን ለማወቅ ነው።
እሺ በትምህርት ነው እርስዎ የሚሄዱት?
በስፖርት ነው።
በስፖርት
አ እሺ fully funded ነው አሉኝ።
አ full funded ነው። paper ኡ እጄ ላይ ያለ
እሺ እ ስለዚህ በመጀመሪያ ምንድን ነው የሚሄዱበትን purpose በ paper መልክ determine ያደርጋሉ። ለምን እዛ ሀገር እንደሚሄዱ ምን ያህል ጊዜ እንደሚቆዩ በደንብ አድርገው ይገልጻሉ። ከዛም በመቀጠል ፓስፖርት ያስፈልጎታል፣ እ የቪዛ application form ያስፈልጎታል፣ ፎቶግራፍ፣ ከዛም hotel booking ያስፈልጎታል። እዛ ሀገር ሲሄዱ የሚያርፉበት hotel booking እ እሱ
እሱም እሱ እኮ ስፖንሰር ነው ብዙዎቹ የሚደረጉት company ነው የሚችለው።
እዛው ነው?
ትኬቱን accommodation እሺ።
ሙሉ ራሳቸው እሺ ስለዚህ እ ምንድን ነው የሚያስፈልጉት? የቪዛ application form፣ ፓስፖርት፣ ፎቶግራፍ እናም ደግሞ የ TB እ ምርመራ ውጤት ያስፈልጎታል።
ሁለቱ እነዚህ አሁን ያልሻቸው ብቻ አዎ አሁን ያልኩት ምክንያቱም ሁሉም ነገር እዛ እ ድርጅቱ ነው ስፖንሰር እርሶ የሚያደርጉት።
አ ድርጅቱን ስፖንሰር የሚያደርገኝ already ቪዛ ለቪዛ ብቻ ነው የምከፍለው።
እሺ ስለዚህ አሁን ያልኩትን ዶክመንቶችን አዘጋጅተው እ ዩኬ VFS መሄድ ይችላሉ።
Okay bank statement አይጠይቅም።
bank statement አይ- አይጠይቁትም ምክንያቱም ስፖንሰር አይደለም የሚደረጉት።
okay አዎ
አዎ እ ቢያስገቡ ስለዚህ ግን አሁን የ- ይመረጣል።
እ እ ቢያስገቡ ካሉት ቢያስገቡ ይመረጣል።
okay እሺ። አሁን ያልሽው የ TB ውን እና የምንድን ነው ያልሽው?
እ ፓስፖርት፣ ፎቶግራፍ፣ የቪዛ application form
Okay ከዛም በመቀጠል የ flight ደርሶ መልስ booking ያስፈልጎታል።
በቃ እሺ፣ አመሰግናለሁ።
እሺ ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን።
እሺ፣ አመሰግናለሁ።